hello
ይስጥልኝ ቤት
ሰላም ሰላም ትናንትና ብር የሆነ ለሊት withdraw አድርጌ ስል አልገባልኝም።
ቤት ቤት ስልክ ቁጥር በዚህ ስልክ ነው አዎ text አድርጌዋለሁ በቴሌግራም
እሺ ስንት ብር ነበር አንድ ሺህ ብር
confirm አልተደረገም ወይስ processing ላይ ነው
እናንተ ጋር process ካለ አላውቅም እንጂ እኔ ጋር withdraw እንደወጣ ነው።
እሺ እሺ ቆይ አንዴ ጠብቀኝ ሄሎ ሄሎ ፔንዲንግ ነው የሚለው ትናንትና ቻፓና system ሳ- ቻፓና ሳንቲም system ችግር አጋጥሟቸው ስለነበር ነው እና manual እያስገቡላቸው ነው እሺ ትንሽ ታገሷቸው
okay
hello hello hello pending እያለ ነው።
አ pending ነው የሚለው የ system ችግር አጋጥሟቸው ስለነበር ነው ትላንትና ማታ እና እና?
ጠብቋቸውና manually የሁላችሁንም እያስገቡላችሁ ነው
እሺ እሺ መልካም ቀን